የሽን ግጆ ኢትዮጵያ ኤደነኝ እባክዎ ምንድነው ይሰማል
ከሰበታ ነበረ የምደውለው። ስራሴ ገብርኤል ግሮስር ይባላል። ኦክሲጅን ጨርሼ በኃላፊውን መስመር ኃላፊውን ስደውልለት ስልኩ አልሰራም አለኝ።
እሺ እዛው ሰውርጅ ያው መግጃ አጣሁኝ እና ስልኩን ስደውል ስላለኝ ወደ እናንተ ደወልኩ።
እሺ ደንበኛችን የሲዮቱ ጋዝ አቅርቦት ፈልገው ነው አይደል?
አዎ አዎ እሺ የግጆ ID ዎትን ይነግሩኛል። ደንበኛችን ያውቁታል?
እ፣ ደንበኛ ቁጥሩ አዎ እሺ፣ አንዴ መልሼ ልደውል።
እሺ መልሶ መደወል ይችላሉ።
እሺ